ሁሉም ልጅ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳው?
እባክሽን እ፣ ማሽናችን ተበላሽቶ ነበረ። አስሬ ከጠዋት ጀምሮ ብደውልም ምንም መልስ የለኝም።
እሺ ደንበኛችን እባክዎትን ቢጂ አይዲዎት ይንገሩን።
ኮዱን አዎ አስራ ሁለት ሶስት ዜሮ ሰባት አስራ ሁለት ሶስት ሶስት ዜሮ ሰባት ዜሮ ሰባት እሺ ደንበኛችን እባክዎትን ትንሽ ይጠብቁኝ።
እሺ እማዬ
እባክዎትን ደንበኛችን ደግሞ በትክክል ይንገሩን።
አስራ ሁለት አስራ ሶስት ሁለት ሶስት ሶስት ዜሮ ሰባት ዜሮ ሰባት ደንበኛችን መስመር ላይ አለን።
እሺ እማዬ
ሮብ ሰባሬን ሬስቶራንት ኖት?
ምን አልሽኝ እማ ሮብሰን ባሬንድ ሬስቶራንት ኖት?
አይደለም እ፣ እ፣ ፈረንሳይ ህይወት ግሮሰሪ
ኦ፣ ደንበኛችን በዚህ ቁጥር የተመዘገበ እንደዛ የሚል ግሮሰሪ አ፣ አላሳየኝም system ኡ ላይ። ምናልባት ቁጥር ተሳስተው ከሆነ እባክዎትን ደግሞ ይንገሩኝ።
ነው አስራ ሁለት ሶስት ዜሮ ሰባት
ዜሮ ሰባት
አስራ ሁለት ሶስት ዜሮ ሰባት ያው አለን እንትናችን።
ደንበኛችን ይቅርታ እንደዛ የሚል ነገር አላሳየንም።
እሺ በቃ።
እባክዎትን ተሳስተው ከሆነ ደግሞ ይዩት።
አይ ያው እኔ እኮ ካርዱ በእጄ ላይ ስላለ ነው እኮ የምነግርሽ። የኩባንያ የድርጅቱ ካርድ ቁጥር ይላል አስራ ሁለት ሶስት ዜሮ ሰባት
ይቅርታ እሺ እማዬ